Hello? ሄሎ ይሰማኛል። ሰላም አደሩ። እግዚአብሔር ይመስገን። ሰላም አደሩ።
እግዚአብሔር ይመስገን።
አሜን። እግዚአብሔር ይመስገን።
መረጃ ፈልጌ ነበር ጋዜጣ።
እሺ፣ ይቻላል። ምን አይነት መረጃ ፈለጉ?
ምሪያ ናደ
ሄሎ ይሰማኛልማ። ምን አይነት መረጃ ነው የፈለጉት? ምን መረጃ ልስጦት?
ስለ እስካሁን ላሉት
ሄሎ
ሄሎ ቪዲዮን በዚህ ስልክ ትልክልኝ
የትኛውን ቪዲዮ?
ያሉትን ህጻናት የሚመጡትን እሱ የሚቀርቡትን ህጻናት እሸቱ
YouTube ላይ መከታተል ይችላል። ይቅርታ እንደዛ ማድረግ አይቻልም። እሺ
እስቲ በዚህ አንዴ ላኪልኝ።
ይቅርታ ስለማይቻል ስለደወሉ እናመሰግናለን። መልካም ሰላም ዋሉ።
አቤት
ስለደወሉ እናመሰግናለን። መልካም ቀን። ሄላ ዩቲዩብ ላይ መከታተል ይችላሉ። እማ ይቅርታ በጣም አይቻልም። እንደዛ YouTube ላይ መከታተል ይችላሉ።
ያልቀረበ ነው። አሁን መቅረብ አይችልም እኮ
ምን አለ
አሁን ስላልቀረበ አሁን በስልክ ማየት ፈልጌ ነበር።
እኮ YouTube ላይ መከታተል ይችላሉ። የፈለጉትን ቪዲዮ ማየት ይችላሉ YouTube ላይ።
ይሄን እኮ button ነው ስልኩ።
እና በ button እኮ ታዲያ እኔም እኮ መላክ አልችልም።
በ button ስለደወሉ እናመሰግናለን። መልካም ቀን። ሰላም ዋሉ። እሺ ሌላ ሰው እየደወለ ነውና ሰላም ዋሉ። ስልኩን የ- ከይቅርታ ጋር ቻው።
ሄሎ ሄሎ